ጤና ይስጥልን ዋሽንግተን የህክምና ማዕከል
CT scan አላችሁ? እንዴት ናችሁ?
አለነው
ስንት ብር ነው ከአንገት በላይ?
ይህ ለህፃናት ማዘዣው ምን ይላል?
ማዘዣው አዎ ማዘዣ አለዎት አለው? አዎ ምን ይላል? ወይ ላኩልኝ ቴሌግራም ላይ check አድርጌ ልንገሮት።
በሽ አይ ቆይ አንብቤ አንብቤ ልንገርሻል።
እሺ እሺ። ወይም ቴሌግራም ላይ ላኩልኝ ቁጥር ልንገሮት
እሺ ስልስ ንገሪኝ ስልክ።
ዜሮ ዘጠኝ ሰላሳ ዘጠኝ
እሺ ሀምሳ አንድ ሀምሳ አንድ ሀምሳ አንድ
እሺ ቴሌግራም ላይ ላኩልኝ። እዛው ላይ ዋጋውን አስቀምጥለታለሁ።
እሺ እሺ